Hello.
Avec ma neighbor.
ለሚካ ደስ ቤቲንግ አካውንት ወጪ አድርጌ ነበረ እና አልደረሰኝም።
እሺ፣ ወደ ምን ባንክ ነው ወጪ ያደረጉት?
ወደ ቴሌብር እሺ፣ የቴሌቪዥን ቁጥሮትን ይንገሩኝ።
አዎ፣ በዚህ- በዚህ ነው።
እሺ፣ አንዴ ላጥቆኝ። ሄሎ ሄሎ፣ መቼ ነው አቤት።
ወጪ ያደረጉት? መቼ ነው ወጪ ያደረጉት?
ጠዋት ሁለት ሰዓት አክ- አካባቢ ላይ ወ- ወደ እኛ አልመጣም። እሺ፣ ሰማንያ ስምንት ዜሮ አራት ደውለው እነሱን ይጠይቋቸው።
እ?
ሰማንያ ስምንት ዜሮ አራት ደውለው እነሱን ይጠይቋቸው። እሺ፣ እኛ ጋር አልመጣም።
ሰማንያ አራት ሰማንያ ስምንት ዜሮ አራት
ሰማንያ ስምንት ዜሮ አራት ዜሮ አራት አዎ።
ሰማንያ ስምንት ዜሮ አራት እሺ።